Hello?
እ
Hello አቤት
ሰላም ጤና ይስጥልኝ። እንዴት አረፈድሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ Stanford Kids ነበር ምደውልልሽ።
ከየት
የኮምፒውተር programming ስልጠና ስልክሽን አስቀምጠሽልን ነበር። ተጨማሪ መረጃ ፈልጋለሁ ብለሽ አስታወስሽው?
አይ እኔ እናቷ አንድ ከየት ነው?
ልጅቷ እንዳትሆን ከመጣች በኋላ እነግራታለሁ።
እ፣ እሺ
እሺ እናቴ፣ እኔማ እናቷ ነኝ።
አዎ፣ ስንት አመቷ ነው ልጅሽ?
አስራ ስምንት
Okay፣ እሺ በቃ ትደውልልን። እሺ እሺ የሰላም ነው
እ የሰ- የሰላም ነው አ
ማለት አልገባኝም፣ ይቅርታ።
አይ፣ አይደለም ፕሮግራም ስላላወቅኩ ነው። ለልጅታም ምንልጋል ወደ አንቺ እንደ አዎ የኮምፒውተር programming ትምህርት ነው እና ፌስቡክ ላይ ማስታወቂያ ለጥፈን ነበረ። ምናልባት እሺ፣ እሱን እናቴ።
አይታ ከሆነ ስልክሽን ያስቀመጠችልን።
እሺ እናቴ፣ እነግራታለሁ።
እሺ እሺማ ቻው